order ያደረገችውን አስገቢውና ከዛ ከጎን የሚመለስላት ቁጥር አስገቢውና በዛ እመልሰዋለሁ ማለት ነው። ከጎን አዎ አዎ አያነሱም።
በስመ አብ ሄሎ ሄሎ ጤና ይስጥልኝ።
አቶ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
እሺ ምን ነበር order ነበሩት apple ዛሬ የሚረከቡት።
እንደ ትናንት እኮ ነገርንሽ። ማን ነበረ? የሆነ ሰው ደውሎልኝ ነበር አንችልም በሰኞ ይሁንልን ብዬ በአርባ ስምንት ሰዓት እኮ ተዳል እዛ ላይ በቃ እሺ ሰኞ እንልክሎታለን።
አዎ እሱም ብቻ እሺ።
ሳይሆን ሌላም ነበር። በቃ ተነጋግረናል ትናንትና።
በቃ እሺ እሺ እሺ፣ እሺ thank you።
መልካም እሺ